ሄሎ ጤና ይስጥልን። አው ይባላለሁ ከ We Plus Solution ነው የምደውለው።
እሺ አቤት ነኝ።
ሰላም ነው?
ይሰላም
እም፣ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
አዎ
እ፣ አስ አሁን system ላይ active ለማድረግ አንዳንድ ጥያቄዎችን እየጠየቅኩኝ ነው። መጠየቅ እችላለሁ?
እ፣ እሺ ግን አሁን ስራ ቦታ ነኝ። ለቀናው ትደውልኛለሽ?
እም፣ እም፣ ስራ ላይ ነኝ እና ሌላ ቀን ትደውልኛለሽ?
እም፣ እሺ